Hello, ሄሎ ሄሎ፣ ጤና ይስጥልኝ።
አዎ ልጋ ከወደ አባይካ manufacturing ነበር የምደውልልህ። ስንታየሁ ነካ
አዎ
እ፣ በ junior accountant ነት ነገ ሁለት ሰዓት ላይ ፈተና አለክ፣ የጽሁፍ ፈተና
okay የት ነው እና office አችን ለቡ መብራት ኃይል አርሴማ ፊት ለፊት ነው።
ለቡ መብራት ኃይል አርሴማ ፊት ለፊት
okay ምን ነበር ያልሽኝ ትመጣለክ።
ማለፊት ወደ አባይክን manufacturing በ junior accountant ነት የጽሁፍ ፈተና ኦኬ አለክ፣
okay እሺ ትመጣለክ።
አንድ ቦ- እ- እሺ እመጣለሁ ቦታው እሺ፣ ንገሪኝ አንዴ ደግሞ ይጻፍ ለቡ መብራት ኃይል አርሴማ ፊት ለፊት።
እሺ
መልካም ቀን።
እሺ